ጤና ይስጥልኝ ምክር ቤት ሄሎ ሄሎ
ሄሎ ጤና ይስጥልኝ ምክር ቤት
ጤና ይስጥልኝ።
ጤና ይስጥልኝ ምን ነበር አሁን deposit አድርጌ አልገባም።
እሺ አንዴ ጠብቅ የቤት ቤት ቁጥሩን ንገረኝ አስራ አራት አስራ አራት
አስራ አራት አልሽ አዎ አልክ ዘጠና ሰባት አባ
አርባ ዘጠና ዘጠኝ እሺ አሁን ነው አይደለ ስንት ብር ነው አምሳ ብር
check አድርጎ አሁን ገብቶላል account ላይ አምሳ ብር አለ አለ አዎ ትደውላለህ?
አዎ እኮ ቶሎ ነው የሚገባው የሆነ ሳለ ይኸው አሁን check አድርገው እሺ እሺ አመሰግናለሁ።